የዜግነት ክብር በኢትዮጵያነታችን ጸንቶ ታየ ሕዝባዊነት ዳር እስከ ዳር በርቶ ለሰላም፣ ለፍትህ፣ ለሕዝቦች ነጻነት በእኩልነት በፍቅር ቆመናል በአንድነት መሠረተ ጽኗን ስበራ ያልሻረን ሕዝቦች ነን ለሥራ በሥራ እየኖርን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዶአልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው።